አቤት
hello፣
አቤት።
አቶ ሙልዬ እንዴት ነህ?
ጤና ይስጥልኝ። ሰላም ነሽ?
ደህና ነኝ እግዚአብሔር ይመስገን። የውዴ አላምረውን አይተዋል እንዴ? በርጋ የመጣውን
አሁን መጣ?
ትላንትና የመጣ
አልደረሰንም።
አላየኸውም አንተ? በርጋ
አዎ።
የሆነ ትልቅ ሴትዮ ትላንትና።
አይ እ፣ ባለፈው ነው ውዴ አላምረው። ባለፈው እኮ ነው።
ትላንትና አላገኛቸው?
አይ ትላንት አላገኘኋቸውም። ባለፈው ግን አግኝቻቸው እም፣
ያመጡት እንትን ቀጠሮ አይታወቅም፣ መቼ እንደሆነ እንዴት እንደሆነ የት እንደተቀጠረ ስለማያሳይ ለማገድ አስቸጋሪ ነው። ለዚህም ለተከበሩ አፈ ጉባኤ አስተያየት ከጀርባው አቅርበን እንትን ተብሏል። በ- እስከ ህዳር ሀያ አምስት ሁለት ሺ አስራ ስምንት በጋዜጣ ታትሞ እንዲወጣ እያሳሰበ ማስታወቂያ ወጪ የሚከፍሉት በፍርድ የፍርድ እና ባለሙያ ጋዜጣ ጋዜጣ እንዲወጣ ነው እንጂ የተባለ ፈጽመው ቅረቡ የሚል መጣ እንዴ?
ፈጽሞ ቅረቡ የሚል የለውም። ጋዜጣውን እንትን እሱ ብሎ- ነው እኮ ይኸውልሽ፣ የተቸገርነ አሁንም የሆነ ያው ድሮም እ፣ ሌሎቹንም እንደምታውቂያቸው እስከዚህ ቀን ድረስ ፈጽማችሁ ቅረቡ፣ ይሄን ማታረጉ ከሆነ ማህተም በ- የለውም እንትኑ የሆነ ነገር መጣ። የራይ ሽያጭ ማስታወቂያ የሚል የሆነ መዝገብ አይ፣ እሱ እሱ እሱን እሱን አይደለም ሙያተኞች እኮ መርቼላቸው እ፣ ይሄ እ፣ ለማሳገድ የሚችል አይደለም፣ በአዋጁ ላይ ያለውን መሰረት ያደረገ አይደለም ብለዋል። አሁንም ቢሆን ላኪውና ማየት እንችላለን።
እሺ እሺ።
ይኸውና ላገ- ላስገባው አይታችሁት ላስገባው እሺ መቤት፣ እሺ
እሺ ቻው።
አራት ጭውና ይኸውና